hello
hello፣
አቤት አባት ጤና ይስጥልኝ። ከቤት ቤት ነው የምደውለው።
አ
እሺ እ የወሰኑ ጨዋታዎች ትክክል ናቸው ነበር ጥያቄ አለ።
አዎ loss አንደኛ postponed ነው። እነዚህ ሁለቱ ደግሞ የፎረስት ጌትና እና ሬክሳም የሚለው
ፎረስት ግሪን እና አ ቤልጅየም ግሪን void ሆኖ ወጥቷል ከቲኬቶቹ።
አ
እሺ አሁን ሌስተር እና ፎረስት ግሪን ግን ማለት ነው እም፣ አጉርሻቸው ጨዋታው አራት ለዜሮ ነው ያለቀ። እኔ ያጎረስኩት አራት ነው። void ነው የሆነው።
handicap ነው የተጫወትከው። handicap three way ማለት ነው። three way ማለት እ፣ አቻ ካለው loss ይሆናል ማለት ነው።
አ ተረዳኝ። ስለዚህ አሁን አንተ ለፕላይማውዝ አራት ጎል ሰጥተህ ነው መጀመሪያ ስትነሳ የነ- የተነሳው ማለት አ ነው።
አ ስለዚህ አራት ባዶ ነው ስትነሳ የነበረው። ከዛ ጨዋታው ሌስተር አራት ባዶ አሸንፈ አይደለ?
አራት ለዜሮ ሆነ ጨዋታ አቻ ማለት ነው።
አራታቸው ነው።
ስለዚህ አቻ ሆኑ ማለት ነው። አራት አራት አይደለ?
አ የተጫወትኩ ደግሞ three way ነው። three way ማለት አቻ ካለው loss ይሆናል ማለት ነው።
three way ማለት አቻ ከሆነ አትበላም ነው።
አትበላም ማለት ነው። ስለዚህ ቀይ odd ኡን ይዞ አይወጣም እንዴ?
ምን አልከኝ?
odd ኡን ይዞ አይወጣም እንዴ?
አይ three way ከሆነ እኮ lost ነው።
አይደለም አ three way lost እኮ ነው። two way ነው። two way ላይ አቻ ከሆነ ይዞ ሊወጣል odd ኡን ማለት ነው።
two way አ three way ከሆነ እኮ አቻንም ከተትከው መደብ ውስጥ ማለት ነው። እንዲታሰብልህ ከተትከው ማለት እኮ ነው።
ስለዚህ አሁን ወድቋል እያ- ወድቋል እያልከኝ ነው።
ታሽም እንደዛው ነው። አቻ ሆነብህ፣ አ ያኛውም አቻ ሆነብህ። ለዛ ነው lost ሆነ።
ኢንሻአላህ አመሰግናለሁ።
ችግር የለም።